ጤና ይስጥልኝ አሪፍ ፔ ሎዛ ነኝ ባኮም ልርዳዎ
ጤና ይስጥልን አብሮ ይስጥልን
የአሪፍ ፔ ቴሌግራም page ስልክ ነግሮኝ የመጨረሻው ቁጥር ጠፍቶብኝ ነበረ። ሰውዬ እሺ እሺ ደንበኛችን አቶ አብርሃም ኖት?
አሀ እሺ ደግሜ ልስጦት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ እስከሚለው ይዣለሁ።
አስራ ሶስት ዜሮ አንድ ሀምሳ አምስት ሀምሳ አምስት ነው መጨረሻ። እሺ፣ ሀምሳ አምስት ነው መጨረሻው ደንበኛችን።
Okay okay። እሺ አመሰግናለሁ።
እሺ እኛም እናመሰግናለን። መልካም ቀን።
መልካም ቀን።
እሺ